ጤና ይስጥልኝ ካለ አምቡላንስ ነው የሚመለከተው።
አምቡላንስ ነው።
የአምቡላንስ አገልግሎት ነው የደወለች።
በትግራይ ውስጥ ትገኛላችሁ እንዴ?
ምን አሉ?
በትግራይ ውስጥ ትገኛላችሁ?
ማነው መስሪያ ቤታችን ያለው? አዲስ አበባ ውስጥ ነው። ግን ወደ ክልል አይ በትግራይ ውስጥ ነው እንደምን አገልግሎት መለቀቀው ፈልጌ የነበርኩት።
ትግራይ ውስጥ ያለንም ከአዲስ አበባ ትግራይ ግን ወይም ከትግራይ ወደ አዲስ አበባ መምጣት የሚፈልጉ ከሆነ ግን እንደሱ አይነት አገልግሎት እንሰጣለን።
አይ ድንገተኛ ነው እባክሽ።
ኦ እሺ፣ እንደዛ ከሆነ እዛው ሌላ አምቡላንስ ተቋም ይደውሉ። አዲስ አበባ ውስጥ ሌላ ነው ያለ ነው እኛ ታውቃለሽ እንዴ?
ስምንት አንድ ሁለት ሶስት ደውለው ይጠይቁ።
አ አ አ ስምንት አንድ ሁለት ሶስት ደውለው ይጠይቁ።
እሺ እሺ